Hello,
ሄሎ
ሄሎ።
ቲኬት ነው አዎ
እንትን ለማለት ፈልጌ ነበር። አመታዊ እድሳት ለማሳደስ ፈልጌ ነበር።
እሺ፣ ባለቤት ነህ ተወካይ ነህ አንተ?
እ፣ ከሁለቱ መሆን አለብኝ አይደለም?
ባለቤት ከሆንክ ንግድ ፈቃድህንና መታወቂያህን፣ ንግድ ፈቃድ መታወቂያና ማሽንና ደብተር ይዘህልን ትመጣለህ።
ደብተሩን ብቻ ማለት ነው። እቃው አይመጣም።
አረ ማሽኑማ ይመጣል። cash register ኡ አመታዊ እድሳት ደርሶብህ አይደል?
አ፣ እሺ አዎ፣ ማሽንህን፣ ደብተርህን፣ ንግድ ፈቃድና መታወቂያ። ስራ አስኪያጅ ከሆንክ ንግድ ፈቃዱ ባንተ ማሽኔ፣ ስም ከሆነ ደብተሬ፣ ንግድ ፈቃድና መታወቂያ።
አዎ፣ ተወካይ ከሆንክ ማሽኔ።
ደግሞ ህጋዊ ውክልና ከውልና ማስረጃ ማሽኔ፣ ህጋዊ ደብተሩ፣ ጻፍበት። አዎ።
መታወቂያና ንግድ ፈቃድ። እሺ፣ እሺ።
ደብተር የት ነው ይህ አድራሻችሁ? የት ነው?
ደብተር ማሽን ንግድ ፍቃድና መታወቂያ እና ውክልና አለ ወይስ አድራሻችሁ ባለቤት ቦሌ የት መድኃኒዓለም ነው አድራ- አድራ- ቦሌ መ- ውክልና? እ?
ውክልና ነው ያለ ሌላ አባዬ እ?
ውክልና ነው ያለ
አዎ፣ ውክልና።
ከውልና ማስረጃ ነው አዎ።
በቃ ህጋዊ ውክልናህን መታወቂያን ንግድ ፍቃድና ማሽንና ደብተር ቦሌ መድኃኒዓለም አቢሲኒያ ህንጻ አለ አይደለ እሺ፣ እ፣ አቢሲኒያ ህንጻ የኖርል ስቴት ኤምሬቱ ሁለተኛ ፍሎር ላይ ነን ያለና
የኖርዌጅ ስቴት ፎቁ ላይ ማለት ነው።
አ አ ሁለተኛ ፍሮር ላይ ነን ያለ ነው። ክፍያ ይነግሩሃል። እሺ ካሽ አንቀበልም፣ ትራንስፈር ነው።
እሺ፣ ደብተሩን አይተው ነው ሂሳብ የሚነግሩ።
እሺ፣ እሺ።
እሺ።
ስለዚህ መታወቂያ፣ ንግድ ፍቃድ፣ ህግ- ውክልና፣ ውክልናና ማሽንና ደብተር ደብተር ማለት ነው።
አ ክፍያ ደግሞ ትራንስፈር አድርገህ በቃ እንትን ትልላቸዋለህ።
እሺ።
እሺ